ሰማኒ ባባ hello
ጤና ይስጥልን።
አብሮ ይስጥልን።
እሺ ምን ልርዳዎት አባት?
one o five ላንድ ክሩዘሩ ሁለት ሺህ አምስቱ ስንት ነው መቤት?
ምን አይነት color ኡ ነው አባት?
ጥቁሩ
አምስት ነጥብ አምስት ፍተሻ ገብቶ ግን ድርድር አለን። ፍተሻ የሚወጣው አምስት ነጥብ አምስት ነው። ድርድር ይኖረናል በደንብ
በደንብ ማለት አራት ቤት ውስጥ ይገባል። ል- ልምጣ
እንደዛ አይገባም አባት።
አይገባም?
አዎ
እሺ እናቴ።